voucher ኮድ ልስጥሽና እንትኑን አስለቅቅልኝ። ተ- ንገረኝ።
እሺ አስራ ሁለት እሺ
ሀምሳ አምስት እህ
ሀያ ሰባት ሀያ ሰባት
ሀምሳ ስድስት
እሺ postponed የሆኑ ጨዋታዎች አሉ። ከዛ ደግሞ አራት ጨዋታ ወድቆብሃል። ትኬቱ ወድቋል። እሺ
ችግር የለም ልቀቂና ልየው።
ለቅቄዋለሁ። ይኸው እሺ እኔ ቻው።
እሺ።
እያስ-